hello
hello ሰላም ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን።
አለን። እንትን ነበረ እ፣ የ- የ- አዲሱ ኮሜዲያን መ- መቼ ነበር የእሸቱ?
ቅዳሜ ቅዳሜ።
አ ዋጋው ስንት ነው?
መደበኛ አራት መቶ ብር VIP አንድ ሺህ ብር።
okay እሺ። እና ቅዳሜ መቼ መቁረጥ እችላለሁ?
ቅዳሜ መቁረጥ ይችላሉ። አሁንም በአካል ከመጡ ደንበልቲና ኢንተርኮንቲኔንታል አለ።
አ፣ okay። እዛ ግን እ፣ ተስፋ ሆቴል የለም። እ፣ ተስፋ እዛ የለም እዛ ነው።
ሲኒማ የለም። አይ የለም።
okay። ግን ድ- የሚ- የሚካሄደው እዛ ነው ቅዳሜ አይደል?
የት?
ተስፋ አይ አይደለም። እዛ ኢንተርኮንቲኔንታል የት ነው።
ነው? እ?
ኢንተርኮንቲኔንታል ነው።
okay። እ፣ የት የት ነው ያልሽኝ? ኢንተርኮንቲኔንታል እና ትኬቱን ማግኘት እንጂ ኢንተርኮንቲኔንታል ነው። ደንበል
ኦኬ።
ደንበል ፊት አበሮች ህንጻ አራት ኢንተርኮንቲኔንታል አ- አሮጌው ነው የድሮ
አዲሱ ነው እንጂ አድርጎና አዲስ አለ እንዴ?
እ? አዎ አዲስ ከጎን በጀርባ የድሮ አለ። ሁለት አይ።
ፎቅ ነው ያለው እዛው ላይ ሆነ ደውልና ምልክት እንሰጣለን።
ነው። በቃ እሺ፣ እሺ። አመሰግናለሁ እናት።
እሺ እኔም አመሰግናለሁ።
እሺ፣ እሺ።